ኢትዮጵያዊ አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም። ባያውቁንም አርፋጅ ባያውቁንም ያላወቀን ኢትዮጵያዊ ኢትዮጵያ ይገባሻል ክብር ውዳሴ እናቴ ምንም ቢርቁም የማትደርሺ የልጅነቴ የልጅነቴ ኢትዮጵያ ለማንነት ልክ ቀለሜ ኩራቴ ከፍ ላርገው ሰንደቅ አርማሽ የልጅነቴ እንደ ልጅነቴ እንደ ልጅነቴ እንደ ልጅነቴ ምን አላት ምን ሰሩ ማን አላት ለሚሉ ለአገሬ ይንቁሽ ላሰቡ ቤቱ ጋናት ላሉ ለአገሬ የማዕዘን ድንጋይ አንተ ታሪክ ሙዳይ ሀገሬ ቀድመሽ ብትዘገይም ትሆኛለሽ ከላይ ሀገሬ ሀገሬ ሀገሬ ሀገሬ ውሃም ሳይጠማን ሰላም ሳይርበን ችግር ሳይደፍረን ኢትዮጵያ ኑርልን። ቁጣው የነብር ግርማው የአንበሳ እሳት ነው ሕዝብሽ ሆ ብሎ ሲነሳ ልክ እንደ ግማሽ የተሸከመው ማተብ መለያው ሰንደቅ ዓላማው ነው። ያሆ በልጃለ ያሆ በልምን ነው ያሆ በልጃለ ያላወቀ ማን ነው? አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም እንዴት አያውቁንም ላላወቀን ኢትዮጵያዊ ነን አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም ባያውቁንም አርፋጅ ባያውቁንም ላላወቀን ኢትዮጵያዊ ነን ኢትዮጵያ ለበሽ ካባ ውጭ አደባባይ ኩራቴ ጠላ ክብሬ መስታወቴ ነሽ የልጅነቴ የልጅነቴ ኢትዮጵያ እንደ መንታናት እንቅልፍ የሌለሽ እናቴ የደስታዬም የቁጭቴም ባ የልጅነቴ እንደ ልጅነቴ የልጅነቴ እንደ ልጅነቴ እንዲነን እያለ ኢትዮጵያዊ ማለት ሀገሬ ቀና ብሎ ይሄድ አንገት በደፋበት ሀገሬ ይመርብሽ ሁሌም ስምሽ ያስተጋባ ሀገሬ ድል በድል ሆኝልኝ ሁሌም ሙሮ ሸባ ሀገሬ ሀገሬ ሀገሬ ሀገሬ ውሃም ሳይጠማን ሰላም ሳይርበን ችግር ሳይደፈር